Hajjal Dalaga an dangidiyaawatti dalgilaadha.
Hallo, bakkuma jirtaa?
Situation ሰው ኡርማ ተሰለኝ በሄርባ ሄሎ፣
ሄሎ ጤና ይስጥልኝ አብሮ ይስጥልን። ሀና እባላለሁ። ምን ልርዳዎት?
እ፣ ሞግዚት ፈልጌ ነበረ
ሄሎ፣ ምን አሉኝ?
ሞግዚት ፈልጌ ነበረ።
እሺ፣ አሁን ላይ ብቃት ያላቸው የሞግዚት ባለሙያዎች እጥረት ስላለ በቂ ባለሙያዎችን ከስልጠና ማዕከል እስክናገኝ ድረስ የሞግዚት ጥያቄዎችን እያስተናገድን አይደለም።
okay alright። እሺ እሺ፣ ሌላ በ- ከሞግዚት ውጭ ምንድን ነው ያላችሁ?
ከሞግዚት ውጪ ቤት ውስጥ ማንኛውም ጥገናም ቢሆን ምግብ የሚያበስል፣ ቤት የሚያጸዳ ባለሙያ ሲፈልጉ አለን።
okay እሺ፣ አ ሞግዚት ነበር የምፈልገው። anyways እሺ፣ እ፣ ያንን እ፣ እንትን ለማለት መቼ ነው መደወል የሚኖርብኝ?
አሁን ላይ እንዳልኩዎት ይሄ ይሄ ነው የሚባል ጊዜ ልነግሮት አልችልም። እ፣ ባለሙያዎችን እስከምናገኝ ድረስ ለጥቂት ጊዜ አገልግሎቱን መቀ- መቀበል አቁመናል።
okay እሺ እሺ እሺ፣ እሺ አመሰግናለሁ።
እሺ።